Hello. አዎ, ሰላም. አለ withdraw አድርጌ እስካሁን አልሰራ ልሰራ ስንት ብር ነው?
አምስት ሺህ እና አንድ ሺህ ነበር። የተለያየ ወዴት ነው? ወደ አይነት ቴሌ ብር ነው?
ንግድ ባንክ እሺ ንገረኝ፣ የቤት ቤት ቁጥርን።
ዜሮ ዘጠኝ ዘጠና አራት
እሺ የደወልክበት አይደለም አይደለ?
እ የደወልክበት አይደለም።
አይ አይደለም ሌላ እሺ ንገረኝ፣ ዜሮ ዘጠኝ ዜሮ ዘጠኝ ዘጠና አራት እሺ ስልሳ ሶስት ሀምሳ አራት ሀምሳ አራት ሰላሳ ስድስት እሺ እሺ አ- አንድ ሺህ እና አምስት ሺህ አዎ
ይመስለኛል። ሁለት ጊዜ ነው አይደል? አንድ አንድ ሺህ እ ሁለት ጊዜ ነው አንድ አንድ ሺህ አዎ አንዳንድ ሺህ ሁለት ጊዜ ነው። ጠዋትም አድርጌ አልገባም።
አ እንትን ነው ትንሽ ቻፓ ወደ ባንክ ሲሆን ትንሽ ስለሚቆይ ነው።
ኦኬ ወደ ቴሌብር ይፈጥናል ሳለ እ ቴሌብር አዎ፣ በ- ቴሌብር ሆኖ በሳንቲም ከተጠቀምክ ይፈጥናል። ወዲያው ነው ባላንስድ የሚያደርገው።
ኦኬ ሳንቲም እ፣ ዳግም ላፕቶፕ ታደሰ አይደለ?
አዎ አዎ እንትን ነው የብዙ ሰው ነው እና ትንሽ ፕሮሰስ እስኪያደርግ ስለሚቆይ ነው አለ እሺ፣ አይ አሁን ይገባላል።
አስቸኳይ ስለሆነ እ፣ ሌላ አለ በምን እ፣ እንዲፈጥን በምን ላ ቴሌብር የምትጠቀም ከሆነ ወደ ቴሌብር ሳንቲምን መርጠክ እንዴ- ወደ እንዴት ቴሌብር ነው ቴሌብር ሳንቲምን ልምረጥ?
አ- አንተ አሁን እዚህ ላይ አሁን ለምሳሌ ቻፓን ነው የመረጥከው ስታስገባ አዎ።
ደግሞ ንግድ ባንክን አይደለ አዎ አሁን እዛ ላይ ደግሞ ምን ታደርጋለህ ሳንቲምን ትመርጣለህ ቴሌብርን ትጠቀማለህ check አድርገው እና በዛ ላይ ከዛ ደውልልን እና approve እናደርግልሃለን confirm መደረግ አለበት ስታደርገው ማለት ነው እሺ እሺ እሺ እሺ